ሄሎ ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ልምልሽ ከሰዓት እደውልልሻለሁ ብሎኝ ነበረ። ሚንግሬን ጠዋት ኮምፒውተር ይዤ መጥቼ ነበረ።
ከሰዓት እደውልልሻለሁ አለ። ስንት ቤት ላይ ተደውልልሽ?
እ እ ቁጥሩን ትነግሪኛለሽ? ስልክ ቁጥሩን አልተደወለልኝም፣ ግን አላለቀም ወይ ብዬ check ለማድረግ ነው የደወልኩት።
ምን ነበረ? እድሳት ነው ምንድን ነው የፈለግሽው?
አይደለም ኮምፒውተር ነበረ ይዤ የመጣሁት። ይሄ ምንድን ነበር?
የማን የድርጅታችሁ ስም?
ሚንግሪን ወር ሆቴል ሚንግሪ ወርኪንግ ነው ያልሽኝ?
ሚንግሪን ሆቴል ሚንግሪን ሆቴል።
እ እሺ ቼክ አድርጌ ላሳውቅሽ።
እሺ ቆይ አን- ትንሽ- አንቺ ደውይልኝ እሺ እሺ መልሰሽ።
እሺ እሺ
ሲስተሚኒት ብቻ ነው አማ